hello ሰላም ጤና ይስጥልኝ። ቮይስ ጤና ካፌ ይስጥልኝ። አቤት።
ከአሪፍ ቤ ነበር የምደውልልዎ። ሳምራዊት እባላለሁ ከየት?
ከአሪፍ ቤ።
እሺ።
እ ሰሞኑን transaction ኣችሁን check እያደረግን ነበር እና እናሽም?
transaction ኣችሁን check እያደረግን ነበረ እሺ።
እና ምንም አይነት እ፣ እንትን እየፈጸማችሁ አይደለም። POS ማሽኑ ላይ ያጋጠማችሁ ችግር ም።
አለ?
የሚያጋጥመው ችግር የለም። በአብዛኛው በ POS ማሽን ያው ያለው የጊዜ ሁኔታ ብዙ ሰው የሚጠቀም አይደለም። በ- እ፣ እንትን በ mobile banking ነው በአብዛኛው የሚጠቀመው እና ለዚህ አልፎ አልፎ ነው። በጣም በመጀመሪያም ተነግሬያቸው ነበር እራሱ ለእናትም ለእናንተ
እሺ።
ለዚህ ነው እንጂ ምንም ያጋጠመ ችግር የለም።
ስለዚህ ያጋጠመ ችግር የለም። mobile banking ላይ ያጋጥ ያጋጠመ አይ mobile banking ሰው በአብዛኛው የሚጠቀመው በዚህ ስለሆነ ነው እንጂ ሌላ ችግር የለም።
እሺ። ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
አመሰግናለሁ።
እሺ።